ሰባ ሰባት ጤና ይስጥልን ቢዛ ኢትዮጵያ በስአሮ ነኝ እባክዎ ምን ልርዳዎ
እኔም ቤት የቢጂአይን ስልክ ብትሰጪኝ።
ምን አሉኝ መስመርተኞች ቢጂአይ
ምን- ምን ነበር ደንበኛችን ጉዳዩ እ፣ ብ- ቢራ ምናምን ማካፈያ ነው።
ቢራ ሊ- መመጣልዎትም ነው በስኬጅ አዎ አዎ አዎ አዎ የኔ መቤት። እሺ እሺ እኔ ላስተላልፍልዎታ ወደሚመለከተው አካል እሺ የኔ መቤት።
እሺ የቢጃይ ቁጥሮትን ወይም ደግሞ ቲን ነበሮትን ይንገሩኝ እሺ
የቢጃይ ቁጥር
መስመር ላይ ያሉ
አዎ አዎ አዎ አዎ እሺ ቲን ነበሮትን ወይም ደግሞ የቢጃይ
አ ቲን ነበር ያስፈልጋል።
ቀይ ካርድና ቀይ ካርድ ነው ወይ
ሄሎ አድ- አድሉ እም፣
ቲን ነበር ነው ማስፈልገው።
አለች
ና ና ና ከዚህ ገና ና ና ና ና ና ዲጆ ወጀባ ወጣ እንትና እኮ አግኝቻት ነበረ ለታይ አሁን አግኝቻት እንደዚህ ነው። አሁን ባለፈው ሂጄ ነበርና ስጠይቃቸው የለም የተቆፈረ ውስጥ ውስጥ ነው ያለ ታንከር አለች ሴትዮዋ እዛ ገኝ ያለችው አ ባለፈው ደውዬማ ተገናኝተናል። ለገጣፉ ናለሁት አለችኝ።
ደንበኛችን ቲን ነበሮትን አገኙት እዛ ነው የምኖረው አለችኝ።
ምን ነበር ነገር ይህን ነበር አላስኩም። አንዴ ወይን መልሼ ልደውልልሽ።